ያው ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ብር አስገብቼ ነበር ወደ ቴሌ ብር እና አየር ላይ ቀረብኝ።
ወደ ቴሌ ብር ነው ያስገባኸው?
አ በደወልክበት ቁጥር አዎ፣ በዚህ በደወልኩበት ትናንትና ሶስት ሺህ አምስት መቶ እና እንደገና ደግሞ ሺህ አምስት መቶ አምስት ሺህ ብር አጠቃላይ አንዴ መስመር ላይ ጠብቀኝ፣ check ላድርግ።
ከቤት ትኩር
ዛሬ ነው ትናንት ነው ያልከኝ?
ትናንትና ነው እሺ
ወደ ማታ
አንድ ሺህ አምስት መቶ እና አምስት ሺህ ሶስት ሶስት ሺህ አምስት መቶ አምስት ሺህ
እሺ የቴሌ ብር ቁጥርን አንዴ check ላድርግ፣ ትነግረኛለህ?
ዜሮ ዘጠኝ ሀያ አምስት እሺ
ዘጠና ሶስት ዘጠና ስድስት ዜሮ ሶስት
እሺ አሁን check አድርጌው ገብቶኛል። እሺ መራባ
እሺ መልካም ቀን። ስለደወልክ እናመሰግናለን።
ምናምን አመሰግናለሁ።
እሺ